ወላይታ ላይ ሁለት ቦታ ነበርኩ የምወደው
እንትን አሁን ቤት አድርጌ ነበር መድቤ ነበር እና coupon number ኤን ምናምን ነገር ስላልያዝኩት ማወቅ አልቻልኩም። እንዴት ነበር ማወቅ የምችለው?
ተጨማሪ የሚለው ውስጥ ይገቡና የጨዋታ እሺ።
ታሪክ ውስጥ ያገኙታል።
okay እንግሊዘኛ ነው እንትኑ እና በእንግሊዘኛ ሞር የሚለው ትነግረኝ?
ውስጥ ይገቡና ስፖርት እሺ።
history ማለት ነው።
እሺ ከገባው በኋላ more የሚለውን option ፈልጌ ከዛ sport history የሚል አለ።
ስፖርት ሂስትሪ አዎ okay፣ እሺ thank ከዛ week weekly